አስሬ እኔም ደገምኩ ተናግሬ እያልኩኝ ድሬ ወይኗን ጣፋጯን ቃል አንስቼ አልጠግብም ሁሌም ተጫውቼ ስላንቺ አውርቼ ካለሽ ሁሉ ከሚያኮራሽ ፍቅርሽ ነው ሁሌ የሚያስጠራሽ ያልተባለ ባይኖርም ላንቺ እንዳይቀርብሽ የኔንም እንጂ ልክ እንደ ሙሽራ ሲያወድሱሽ በአገር ዜማ ብለው የፍቅር ከተማ ሲያደንቁሽ ስሰማ ጨመርኩልሽ እኔም ሜድን ተከተልኩና ወገኔ ምን ቢሰሙ ስለ ፍቅርሽ እኔም የራሴ ልንገርልሽ የለም ጠርቶሽ የሚሰለች ይወራል ገና ድሬ ስላንቺ ባለጋሪ አንተ ማለ ባቡሩ ባለጋሪ አንተ ማለ ባቡሩ ድሬ ናፈቀኝ ሲመሽ መዞሮ ድሬ ናፈቀኝ ሲመሽ መዞሮ ባለጋሪ አንተ ባለ ባቡሩ ባለጋሪ አንተ ባለ ባቡሩ ድሬ ናፈቀኝ ሲመሽ መዞሮ ድሬ ናፈቀኝ ሲመሽ መዞሮ በቀን ተነሳይ ሰው አስሬ እኔም ደገምኩ ተናግሬ እያልኩኝ ድሬ ወይኗን ጣፋጯን ቃል አንስቼ አልጠግብም ሁሌም ተጫውቼ ስላንቺ አውርቼ ካለሽ ሁሉ ከሚያኮራሽ ፍቅርሽ ነው ሁሌ የሚያስጠራሽ ያልተባለ ባይኖርም ላንቺ እንዳይቀርብሽ የኔንም እንቺ የድሬ ከተማ አለው ደስታ ጧት ማታ ሲሞቅ በፍቅር ጨዋታ ቻው አዲስ አበባ መሄዴ ነው ወደ ድሬ በሎተሪና በርሬ ሺ ተነግሮ ሺ ቢጨመር ቃል አይበቃም ላንቺ ማማር ሁሉም ወዶሽ ፍቅሩን ቢያወራ ማድነቄ አይቀር የራሴን ተራ ባለጋሪ አንተ ባለ ባቡሩ ባለጋሪ አንተ ባለ ባቡሩ ድሬ ናፈቀኝ ሲመሽ መዞሩ ድሬ ናፈቀኝ ሲመሽ መዞሩ ባለጋሪ አንተ ባለ ባቡሩ ባለጋሪ አንተ ባለ ባቡሩ ድሬ ናፈቀኝ ሲመሽ መዞሩ ድሬ ናፈቀኝ ሲመሽ መዞሩ Mama